Connecting it to it. Hello?
Eh.
Hello? Hello? Hello?
Hello ጤና ይስጥልኝ።
ይስጥልኝ።
አይሰማም?
ይሰማል። ምን ልርዳው?
አንተን account ምናምን ከፍተህ ነበር እና በቤስት ማለት ነው እሺ።
password ኡ Text አላረጋችሁልኝ።
አዲስ account ነው?
Text text password text ፈልጌ ነበረ።
አዲስ account ነው ወይስ የነበረ ሆኖ password አዲስ ረስተህ አዲስ ነው?
ከፍቼ አዲስ ከፍቼ OK፣ ነበረ።
አዲስ ከፍተህ ከሆነ text አይደለም የሚላክልህ፣ አቤት።
ራስህ ነው የምታስገባው። ይሰማል? Hello አቤት አዲስ account ከሆነ text አይደለም የሚላክልህ፣ ራስህ ነው የምታስገባው password ኡን።
ረስተውኝ ነበረ።
ይኸውልህ እንዴት መሰለህ የምታስገባው አጠቃላይ ከስምንት digit በታች መሆን የለበትም እና ቢያንስ አንድ capital letter፣ አንድ small letter፣ አንድ symbol እና አንድ ቁጥር ሊኖረው ይገባል። አንድ capital letter፣ አንድ small letter፣ አንድ ቁጥር እና አንድ ምልክት ማለትም የጥያቄ ምልክት፣ የዶላር ምልክት አይነት ማለት ነው። እንደዛ አድርገውና አጠቃላይ ደግሞ ከስምንት ስምንት digit መሆን አለበት። ከዛ ካነሰ አይከፍትልህም።
የመጀመሪያው ካፒታል ነው እና አዎ አድርገውና ሞክረው። ካፒታል አንድ small አስገባባትና ቁጥርና symbol ም አስገብተህ ሞክረው። hello እሺ፣ መልካም ቀን።
እሺ